ሄሎ
ሄሎ ሰላም ጤና ይስጥልኝ። Glory Real Estate
ሰዓት ስንት እንደሆነ ፈልጌ ነበር።
ምን
ሰዓት ስንት ሰዓት እንደሆነ ፈልጌ ነበር ልትነግሪኝ።
ሰዓት ሰዓት የሚነገርበት ቦታ እኮ አይደለም ይሄ የኔ እናት። ዘጠኝ ሰዓት ነው ግን ችግር የለም።
እ
Hello Hello አዎ ይሰማኛል።
እ ወደ ደውለሽ ነው ሰዓት የምጠይቂው ማለት ነው?
አዎ እሺ ዘጠኝ ሰዓት ከአምስት ነው።